ጤና ይስጥልኝ ምሽት ቤት
withdraw approve እንድታደርግልኝ ነበር።
ምሽት ቤት ስልክ ቁጥር የደወልክበት ነው?
አዎ ስንት ብር ነው?
መቶ ሀያ ሺህ
እሺ ጠብቀኝ። ትንሽ ታገሰኝ እሺ። ይቅርታ እሺ ችግር የለም።
ሀምዜ ሰይድ ነው አይደለ? ወደ ደወልክበት account number ኡ የደወልክበት ስልክ ቁጥር ነው።
አዎ እሺ confirm እያደረኩልህ ነው።
እሺ
እሺ በቃ confirm አድርጌልሃለሁ ሁሉንም።
እሺ ቻፓ ስለሆነ ትንሽ ጠብቀውና ይገባል።
እሺ አመሰግናለሁ በጣም እሺ እሺ፣ አመሰግናለሁ። መልካም ቀን።
አንቺ